ጤና ይስጥልኝ። አሪፍ ነኝ። ሎዛ ነኝ። እባክዎ ምን ልርዳው?
ሄሎ
ደንበኛችን መስመር ላይ ያሉ?
ሄሎ።
አቤት ጤና ይስጥልኝ። ምን ልርዳው?
አዎ አሪፍ ነኝ።
ምን አሉኝ?
ሶል ስፖርት ሊቦል ከሀሪ- ይገባ?
ከሀሪፍ ስፖርት
አሪፍ አሪፍ ሶል ስፖርት
ከሀሪፍ ስፖርት ወደ ሀሪፍ ስፖ- እ ስፖርት ነው እንትን ያደረጉት ዲፖዚት ያደረጉት ደንበኛችን።
ሶል ስፖርት አ- አሪፉ ዲፖዚቱ ሲቢቢሪ አ፣ ሲቢቢሪ አስወጣ ሲሙ አይገባም ማለት ነው።
ወደ ሀሪፍ ከሲቢኢ ያስገቡ ዲፖዚት ያደረጉ።
አ
ድምጾት ይቆራረጣል። ደንበኛችን ምን አሉኝ?
ምኑ ሄሎ
ድምጾት በጣም ይቆራረጣል። ደንበኛችን
ያው ትናንት ነው እንደዚህ አ፣ ሰላሳ ማለት
ትላንት ነው።
አዎ ኦንላይን ፎር ዶኔት
እሺ ከሀሪፍ ስፖርት ወደ ሀሪፍ ስፖርት ዲፖዚት አደረጉ ወይስ ዊዝድሮ አደረጉ? ከሀሪፍ ስፖርት
ሶል ስፖርት ነው እንደዚህ ምን አሉኝ?
ሶል ስፖርት ሶል ስፖርት
ድምጾት አይሰማም ደንበኛችን